Hello ቸርነት hello hello
ይሰማኛል።
እሺ ግን ለእኔ ስታሳውቀኝ አንድ ሰዓት ከምናምን ሆኖታል አዎ፣ ምግብ ቤት ምግቡን የምመልሰው ደግሞ ከአእምሮኝ ያነሳዋል።
ይኸውልህ ቸርነት አንዴ አዳምጠኝ አንዴ አዳምጠኝ hello ቸርነት እሺ፣ እያዳመጥኩሽ አሁን አንድ ሰዓት ከምናምን ሆኖታል። አሁን customer ስልክ አነሳም ካልክ ጀምሮ አንድ ሰዓት ምን ሆኖ ወርዳል ነው። እስከዛ ሰዓት ምን ትሰራለህ? ምግብ ቤት ቆይቶብክ ነበር እንዴ?
አዎ፣ እ
ኧረ ላቁም ብዬ ብቻው እዛ ተስማሚ-
Hello ያንተ ድምፅ እየተሰማኝ አይደለም ቸርነት። Hello ይሰማኝ።
ላንተ ነው ይሰማኝ አይሰማኝም እያልኩ ነው።
ይሰማኛል።